ጤና ይስጥልኝ Best Bet
ሰላሙ አለን ምንዳ
ጫወታ በስ ተጫውቼው እሺ
ከዛ ወደ account ኡን ላስተላልፍ ስል ሁለቱም ላይ አለው ምን አልከ?
ጫወታ ተጫወተው ማለት ነው።
እሺ
ከዛ ብሩን ላስተላልፈው ብዬ deposit አድርጌው
ከ Best Bet account ወጪ ለማድረግ ነው።
አዎ እሺ።
ከዛ በኋላ ብሩን ወይ ወደ ባንክ አልገባም ወይ ወደ ጫወታ ላይ አልቀራም። መሀል ላይ ነው የቀረ እሺ የ Best Bet ስልክ ቁጥርን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሀያ
ስልሳ ሁለት ስልሳ ሁለት አስራ ሶስት አስራ ሶስት አስራ ዘጠኝ
ስንት ብር ነው?
አንዴ አምስት ሺህ ነው። አንድ አስር ሺህ ብር ነው። አስራ አምስት ሺህ ነው።
አምስት እና አስር ሺህ አዎ።
እየ- እየለያየ ዛሬ ነው።
ዛሬ አይደለም ከትላንት ወዲያ ነው። የእናንተ ስደውልላችሁ ስልካችሁ አንዱ ወደ ሌላ ስልክ ይሰጠኛል፣ አንዱ ወደ ሌላ ምን እንደሆነ ግራ ገባኝ። ትላንትና ደግሞ ስደውልላችሁ ከትላንት ወዲያ ደግሞ ባህል ነው።
አ ከትላንት ወዲያ በዓል ነበረ።
ለዛ ነው እሺ እሺ በቃ በቻፓ ነው ወጪ አደረኩ አይደለ?
እ?
በቻፓ ነው ወጪ አደረኩ አይደለ?
አዎ በንግድ ባንክ አዎ።
በቃ እሺ እናሳውቃቸው ለምን እነሱ ያስገባሉ።
በንግድ ባንክ ሳይሆን በዳ- ምንድን ነው በዳሽን ነው።
ጥሩ በቃ ለእነሱ እናሳውቃቸውና ያስገቡልሃል ለ Chapa ዎች።
ቾቹ ራሱ አሁን ደውዬላቸው የሆነ ስልክ ስልሳ ቤት ተሰጥቸው እሺ
እነሱ ደግሞ text ነው text ላክልኝ አሉኝ።
text የምን text?
እኔም እኮ ግራ ገባኝ።
አይ ችግር የለውም እኛ እናናግራቸዋለን።
እ፣ ባለፈውንም እንደዚህ አለኝ። እንዳንተ አይነት አናግሬው እኔ አናግራለን ብሎኛል። እስካሁን ድረስ ያው ሶስት ነው ሆናል። አሁን ሳይገባልኝ ማለት ነው።
እሺ እ?
check- check እናደርገዋለን። በቃ እያዋራናቸው እ፣ check እናደርገዋለን። እሺ ይገባልሃል።
እሺ ምንም ችግር እሺ የለም።
ወንድም።
ችግር የለም። እሺ
እሺ እሺ መልካም ምሽት።